hello ጤና ይስጥልኝ።
ሰላም አሁን አሁን የደወልኩልሽ እሺ የአሁኑ ነው። እሺ ይትባ- ይትባረክ ኃይለማርያም ሲሳይ እሺ የት አካባቢ ነው የጠፋብህ?
አዲስ አበባ እም?
አዲስ አበባ እሺ እሺ ፓስፖርቱ በአንተ ስም ነው?
አዎ በስልክ ቁጥር ብንደውል እናገኘታለን?
እ- እ- በመጀመሪያው ብትደውይልኝ ነው የምታገኝ። እንትን በመጀመሪያ አለው እ፣ ፓ- passport number ኡ capture ያደረኩት አለ።
okay passport number ኡን ትነግረኛለህ?
አዎ እሺ ንገረኝ።
EP
EP
ሀምሳ ሶስት ሀምሳ ሶስት ሰባ አራት ሰባ አራት ዜሮ ሰባት ዜሮ ሰባት ስምንት ስምንት
አ እሺ ከተገኘ እንደውልሎታለን። መልካም ጊዜ።
በቅድሙ ስ- ስልክ ነው የምትደውይልኝ።
እሺ እሺ
እሺ እሺ፣ ሰላም።
hello hello hello hello አቤት አቤት።
ይቅርታ ማ- ሚ- ም- ም- ማፋለግ ማለት እ፣ የወደቀ ምናምን ነገር ከተገኘ ነው ወይስ እንደ አዲስ ነው የምታወጡልኝ?
አይ እንደ አዲስ ሳይሆን ማፋለግ ነው። ይሄ ከ- የወደቀው ከተገኘ ነው።
ነው እንዴ?
አ
ኦኬ እሺ፣ እሺ።
እሺ እሺ፣ መልካም ጊዜ።